username ማን ነው የሚለው?
እዩ ሰላም ምናምን እዩ ሰላም
spell አድርገኝ እስኪ።
OK እሺ text ላድርግል ወይ? ኦኬ ኤች
ኤች
ኢ
እ
Y እ
under slash
እሺ
U
H E Y
under slash
under slash ነው ወይስ slash? እሺ slash
U እንግሊዝኛዋ U ማለት ነው።
አይ እንደሱ የሚል አላገኘሁም።
አላገኘው
ዩ
ኦኬ ሂ ነው ሂ ነው ዋይን ተ- ተ- አይ
ሄሎ
አ፣ ሰማኸኝ? he ነው he he U ነው ምንድን ነው Y ዋን እንትን በል እ
Y ዋን Y Y ን ሰርዝና እሺ he እና U he እና U
እኮ እንደገና spell አድርገኝ።
under slash ግን H E
እሺ
ከዛ under slash ይሄ ከታች ያለችው underscore ነው ምናምን የምትባለዋ ማለት ነው።
እሺ
ከዛ U እንግሊዘኛ ዩ
ዩ
አ Y O እ U Y O U የእንግሊዘኛዋ U ማለት ነው። he U
ገባኝ። ግን እ፣ እንደዚያ የሚል የለህማ።
እሺ እኔ join ላድርግ የሆነ ሌላ አንተን ልስጥ እና join ላድርግ ወይም የራስህን ስጥ።
እሺ ዜሮ ዘጠኝ ሰማንያ ስምንት
እሺ ዜሮ ዘጠኝ ሰማንያ ስምንት ስልሳ አራት
ስልሳ አራት
እ፣ አርባ ሰማንያ ስምንት
አርባ ሰማንያ ስምንት እሺ join አደርግሃለሁ።
በሱ ላከው።
እሺ